ሄሎ
ሄሎ ሄሎ ሄሎ፣ አቤት ትናንት ሄሎ፣ አይሰማም?
አርጂ ይሰማኛል። ትናንት አዝዤ ነበረ ኩርት ሽፍት እሺ፣ እሺ፣ ነገ ቢሮ ራስታ ማገባ ለዛሬ አይትንም እንዴ ሲሜት ዴት ገናኛው እስኪ ስልክ ቁጥሮትን ንገር እስኪ ስላገው።
ሰላሳ
እሺ፣
ሰማን
እሺ፣ ይሳል ሰላሳ ሰማንያ ሰላሳ
እሺ፣ ሀያ ስምንት ድጋሚ ሀያ ስምንት ዜሮ ዘጠኝ ሰላሳ ሰማንያ ሀምሳ ስምንት እሺ
እየሻ ሄሎ ወይ ሄሎ ወይ ማኝ
ሄሎ ይሰማኛል
ሄሎ ይሰማል እኮ አይሰማም ሄሎ ሄሎ